Hello ጤና ይስጥልኝ ሰላም ነው?
ሰባት መለዛ Hello
Hello ጤና ይስጥልኝ አምቡላንስ እባክዎ ምን ልርዳው? Hello
አዎ ተድላ አምቡላንስ ድርጅት እባክዎ ምን ልርዳው?
አይ
ምን አሉኝ?
እሺ አዎ
በስነ ስርዓት ማውራት የሚችል ሰው ካለ ያቅርቡልኝ። ምን ፈልገው ነው
ፈልጋ ነው
እ
ፈልጋ ነው
ምን ፈልገው ነው? አምቡላንስ ፈልገው ነው?
አ አምቡላንስ
አ
ከየት ወዴት?
ጉላችን ነው ጉላችን ነው
እ እ
አ
ሊያዋራኝ የሚችል ሰው ካጠገበው ካለ ቢሰጡት ስልኩን አሪፍ ነው።
አ
Hello
wow Hello እባክዎትን ስልኩን ማውራት ለሚችል በደንብ ማውራት ለሚችል ሰው ይስጡት።